ጤና hello አምቡላንስ
አሁን ደውዬ ነበረ።
እሺ እሺ።
በቃ ከ- ዳኑ አዎ።
ዳኑ አዎ እንትን ይላሉ ከቦሌ- ይቀበላሉ። በ emergency አዎ እሺ እሺ። ስለዚህ አሁን ልላካቸው።
አዎ አሁን ላኪልኝ። ግን እንደው እኛ ማንቀሳቀስ ስለማንችል በጣም ስለሚያማት እ፣ እንግዲህ ይህንን ፎቅ ነው እንዴ?
የሚችሉ አይደለም ምንድን ፎቅ ነው ካልሆነ ያው መተጋገዝ ነው። ምንም በአንሶላ ነው ወደዚህ የምናረጋቸው እንጂ ኦ በአንሶላ ነው።
አዎ፣ okay በአንሶላ okay።
በዘዴ ነው የሚነሳው እንጂ እንዲሁ በ- እንኳ ዘዴውን ስለማናውቅ እኛ እንግዲህ አዎ፣ ችግር የለም መተባበር ነው። ልጆቹ አዎ፣ ያሳዩ ስለዚህ ቆይ ምንድን ነው የሚባለው ብርሃኔ መግቢያው እዚህ ጋር no አ በማዶ ሆቴል በማዶ ሆቴል ቁልቁል ደሳለኝ ሳይሆን ማዶ ነው።
ያው ጀርባው ላይ ለመግባት እ፣ የሚቀለው በማዶ ሆቴል ነው።
አሀ ቦሌ ማዶ ሆቴል።
ማዶ ሆቴል ቁልቁል የምትሄድ አንድ ቀጭን መንገድ አለች።
እሺ ቦሌ ስለዚህ ማዶ ወደ በሱ ቁልቁል ወደ ታች በቃ እሺ እ፣ እሺ በአስ- አስፋልት አለች በማዶ ሆቴል ጎን ወደ ታች የምትወርድ እም፣ እሺ እሷን ተከትሎ maybe አንድ አምስት መቶ ሜትር እንደዚህ እሺ እዛ ሲደርሱ አንድ አምስት መቶ ሜትር መጥተው ይደውሉልን።
በቃ ይደውላሉ፣ ይነግሯቸዋል። እርሶ እሺ ያስገባቸዋል።
እሺ መኪናም ውጪ ስለምናቆም ያገኙታል። እሺ መልካም እሺ እሺ።
አባቴ፣ እሺ፣ እሺ።